ሄሎ ሄሎ ሄሎ ሰላም ጤና ይስጥልን ብሩክ።
ሄሎ ሄሎ አቤት አይሰማም?
ብሩክ ይሰማል። አሁን ከዊፕላስ ነበር የምደውለው የኛ መተግበሪያ ወርደው ነበር።
ከምን?
ከዊፕላስ አዎ ውጤ ነው።
ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር ያወረድከው?
ለተጠቃሚ እሺ አሁን አንተ የተመዘገበው ከአሽከርካሪዎች የሚመዘገቡበት ላይ ነው እና ተጠቃሚ ከሆንክ ዊፕላስ solution user የምትላለች እዛ ላይ እንድትመዘገብና አሸናፊ የሚያደርገውን referral code ም ከዛ ላይ እንድታገኝ ነው። እሺ አመሰግናለሁ። መልካም ቀን ይሁንልክ። እሺ መልካም ቀን